hello ጤና ይስጥልን Best Bet
እንትን sister ብር አሁን የምናቀረው ብር አልገባም። በቴሌ ብር አልገ- አልማ- አልተመለስም።
አሁን የደወልክበት ቁጥር ነው አዎ
ስንት ብር ነው?
እ አምስት መቶ ብር
እሺ check እያደረኩልህ ነው። ስንት ብር ነው ያልከኝ?
አምስት መቶ deposit ነው ያደረከው?
አ- አይ፣ ማ- እሱ አይደለም እሱ ስልክ አይደለም።
አዎ እኮ አይ ይሄ ነው ስላልከኝ እኮ ነው ንገረኝ። እሺ አዎ አዎ ዜሮ ዘጠኝ አስራ አምስት እሺ ስልሳ አራት እሺ
እ ሀምሳ አምስት እሺ
ሰላሳ ስድስት እ ሰላሳ ዘጠኝ
እሺ